ጤና ይስጥልኝ የግል ባንክ መስተንግዶ ነው። ሄሎ ሄሎ ሄሎ
አቤት
የባንክ መስተንግዶ ነው።
የዲጂታል መታወቂያ ቁጥሩ ደውለኝ ዘጠኝ ምናምን ምናምን ደውሎ ጠይቆ እንደመጠፍሰቦኝ ነው። እሱ ስንት ብያለሁ? ፎርድ ፈልገ እ፣ ተሳስተዋል። digital ID ቁጥር አይደለም ይሄ።
ስንት ብዬ ነው ደውሎ ነግሮኝ እንደመጠፍሰቦኝ ነው ቁጥሩ።
እሺ እኔ እንጃ። ቆይ አንዴ መስመር ላይ ጠብቅ አሚራ። የዲጂታል ቁጥር ስንት ነው? እስኪ ጠብቀኝ check ላድርግና ልንገርህ ቁጥሩ።
እሺ
ዘጠና ሰባት ዘጠና ሰባት ሰባ ዘጠኝ
ዘጠና ሰባት ዘጠና ሰባት ሰባ ዘጠኝ
እሺ